Hello
Hello ሰላም ጤና ይስጥልን ቴዎድሮስ አዎ ቴዎድሮስ ከዊ ፕላስ ነበር መደውለው የእኛን application አውርደው ነበር አዎ አሽከርካሪ ኖት ተጠቃሚ ተጠቃሚ
እሺ እ እርስዎ የተመዘገቡት አሽከርካሪዎችና አገልግሎት ሰጪዎቻችን የሚመዘገቡበት ላይ ነው እና አዎ ለዛ ነው ግልጽ የሆነ ነገር ማግኘት የሚችሉት እኛ ለተጠቃሚዎቻችን አዎ ዊ ፕላስ solution user የምትላለች Play Store ላይ አዎ እሷን አውርዶ register ልክ ሲያደርጉ የታክሲ አገልግሎታችንን ከአርባ አራት በላይ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game አሸናፊ የሚያደርገውን referral code እዛ ላይ አስቀምጠናል እና አንተ ቀጥታ አሽከርካሪዎች ወደሚመዘገቡበት ስለሄድ ነው ግር የሚል ነገር የገጠመክ ዊ ፕላስ solution user የምትለዋን register አድርገህ ተመልከታት። እሺ፣ አመሰግናለሁ። መልካም የስራ ቀን።
መልካም ቀን።
እሺ